ሄሎ ሄሎ ጤና ይስጥልኝ።
ሰላም።
ምደውለው ከዊፕላስ ሶሉሽን የሚባል ድርጅት ነው።
ኦኬ ዊፕላስ አንድ application develop አድርጓል እና እዛ ላይ ኦኬ።
የተለያዩ ሰርቪስ ውስጥ አሉበት። አንደኛው እንደናንተ store ያላቸው ናቸው እና እዛ ላይ ኦኬ እንድትመዘገቡ ነው። ምንም ክፍያ የለውም። እንድትገበያዩበት ከ customer ጋር ማለት ነው። ዴሊቨሪም ኦኬ አሪፍ ነው።
ሰው አ፣ ካለ delivery አ፣ እናደርጋለን ኦኬ እና ፈቃደኛ ከሆንክ አንተም እንድት- የዚሁ አካል እንድትሆን ነበር።
ይቻላል። share አድርግልኝና register አድርገው።
link ኡን እልክልሃለሁ ኦኬ እና አፑ ላይ አውርደ መመዝገብ ነው።
ይቻላል፣ ችግር እሺ የለም።
እሺ፣ እሺ አመሰግናለሁ።
አመሰግናለሁ።